አቤት ጌች አለው።
ሄጄ ነበረ ቴሌ አስመዝግቤልሃለሁ።
እሺ message ይልኩልሃል። እሺ እነሱ በጣም አሪፍ። እሺ እሺ።
ስልክ ልስጥህና ችግር ካለ ተደዋወሉ። ታዴ ይባላል 0911 ቆይ አንዴ ልያዝ ስልክ።
እሺ እሺ ዜሮ ዘጠኝ 11 ዜሮ ዘጠኝ አስራ አንድ 50 ሀምሳ 79 ሰባ ዘጠኝ 30 ሰላሳ ታደ- ታደሰ ነው አዎ ታደሰ ይባላል። ታዴ ታደሰ። እሺ እሺ እሺ፣ አመሰግናለሁ።
እሺ ጌች